hello hello
ሌላ ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን።
መጋቢት ሰባት ስንት ሰዓት ነው ኮሜዲያኑ? የእንትኑ ኮሜዲያኑ አንድ ሰዓት
አስራ አንድ ሰዓት
አዎ okay። እሺ፣ እንዴት ነው መክፈል የምችለው? link እኮ አልሰራልኝ።
እሺ እኔ ልመዝግቦትና እርስዎ ደግሞ account yeah።
ደግሞ ካለው በ account ማስገባት ይችላሉ።
ኦኬ፣ ከዛስ ትኬቱስ?
ትኬቱ ሲመጡ እኛ መስጠት እንችላለን።
ኦኬ፣ ኖ ሜ- ቴክስት ማማ አይደርሰኝም እንደቆረጥኩ።
እንደ ቆረጥ ችግር የለውም። እዛ ሲመጡ ያው ኦልሬዲ ችግር የለውም። እኛ መስጠት እንችላለን ትኬቱ።
ኦኬ፣ እሺ
ሄሎ
እኮ መመዝገብ መዝገብ እንጂ ልመዝግብህ? እኔ ልቀፋ ስም አለ አዎ፣ መ- ኃይለ ልዑል ሄሎ፣
ሉልማ ወይ ኃይለ ልዑል ጀንበር ሀይለ ጀንበር ያ
ስልክ ልሻል
ስልክ ቁጥር ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ድጋሚ
ዜሮ ዘጠኝ ሰማንያ አራት
ሰማንያ አራት ሰባ ሰባት አስር ሰባ ሰባት አስር
ዜሮ ዘጠኝ ዜሮ ዜሮ ዘጠኝ ዘጠኝ ሰማንያ አራት ሰባ ሰባት አስር መደበኛ ነው VIP ነው የሚቆርጡት?
ምን አልሽኝ? እህቴ?
መደበኛ ነው VIP ነው የሚቆርጡት?
አይ መደበኛ ነው።
መደበኛ ያ መደበኛ አራት መቶ ብር ነው። ለስንት ሰው ነው?
እ፣ ለአንድ ሰው ለአንድ ሰው።
yeah፣ እሺ account ልንገሩት ወይስ text ላርክ?
text አድርጊልኝ ደስ ይለኛል።
እሺ ስልክ በሰዓት ልንገረኝ።
ትኬት አገኛለሁ እንዴ በር ላይ?
አለን አዎ፣ እዛ ላይ እ፣ ይሸጣል።
okay ጥሩ በቃ እሺ። በ- በ- በያዝሽው ቁጥር ነው የምትልኪልኝ account እ፣ አንዴ ቆይ ጠብቀኝ። ዘጠና አንድ አስራ አምስት ወር የደወልክልኝ አሁን ስልክህን ንገረኝና እኔ text ላድርግልህ። ዜሮ ዘጠኝ ዜሮ ዘጠኝ ድጋሚ ዜሮ ዘጠኝ ሰማንያ አራት ሰማንያ አራት ሰባ ሰባት አስር ሰባ ሰባት አስር። እሺ በሰባ አምስት ቤት ስልካችን text አድርጌልሃለሁ።
እሺ እሺ እሺ መልካም ቀን፣ አመሰግናለሁ።